ሄሎ ጤና ይስጥልን Best Bet ጤና ይስጥልን አለን አለን ሰላም ነው አለን አለን withdraw አድርጌ ነበረ በዚህ ስልክ አልገባልህም አ እሺ አንዴ ጠብቀኝ
ሄሎ
ጤና ይስጥልኝ። እሺ ጉጆ አድርጋ ነው።
አ እሺ ቤስት ቤስት ቁጥር ነገር
በዚህኛው ነው ስለማይታየኝ ነው ይቅርታ።
እ ስለማይታየኝ ነው ነገር አስራ አንድ አስራ አንድ ዜሮ ስምንት ስምንት
አስራ አራት ሀምሳ ስምንት
ዛሬ ነው ያረከው
አ ዛ- ትላንትናና ዛሬ ትናንትናና ዛሬ። እሺ ሄሎ ሄሎ እሺ በአጠቃላይ
ሰባ ሺህ ሰባ ሺህ ብር አይደለ?
አ አ እሺ ዜሮ ዘጠኝ አስራ አንድ ዜሮ ስምንት አስራ አራት ሀምሳ ስምንት ወደ እድሜ አ አ አ አብዛኛው በጣም ደረጃ
እሺ እየገባው ነው መሰለኝ አይደል?
አ አ
እሺ ሁሉም ገብተዋል አሁን። እሺ ሄሎ ሄሎ ሄሎ እሺ ሁሉም ገብተዋል አሁን። አሳልፊያችኋለሁ። እሺ እሺ እሺ thank you መልካም እሺ።
እሺ አሜን። እሺ